ያቅልኝ እስቲ
ሰላም ነው።
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። የዩቲዩብ ስልጠና ለመውሰድ ነበር።
እሺ ይቻላል። ስሞትን ማን ልበል?
መቅደል ጫፍ
መቅደስ ማን?
ጫኪሶ
ስልክ ሊያዝ ዜሮ ዘጠኝ
ሰላሳ ሁለት እሺ
ሰላሳ ስምንት እሺ
ዜሮ አራት እሺ
ስልሳ
እሺ አድራሻ የት ነው?
እዚሁ አዲስ አበባ
ሰፈር
ሰፈር ሀና ማርያም
ማስታወቂያውን ምን ላይ ነው ያዩት?
ዩቲዩብ ላይ
ዩቲዩብ ላይ እሺ በአካል ነው ወይስ በኦንላይን መማር የሚፈልጉት? በአካል ትምህርት የሚሰጥበት ቦታ ሀያት ተስፉ ሲኒማ ነው።
ሀያት ሀያት ተስፉ ሲኒማ
እሺ
ከአስራ አንድ ተኩል እስከ አንድ ተኩል ሰኞ፣ ሮብ፣ ዓርብ